አመሰግናለሁ።
ጤና ይስጥልን ደንበኛችን ከብዙ ኢትዮጵያ ነው የምንደውለው። አሁን ደውለው ተቋርጦቦት ነበረ።
አልተቆራረጥ እሺ
እሺ ደንበኛችን ስልክ አሁን የደወሉበትን ሊያዙ አይደለ? የጥገና ክፍል ያገኙታል።
እሺ
እሺ የት አካባቢ ነው ቤቶት?
ወሰን
ኮተቤ መሳለሚያ ነው።
መሳለሚያ ገጠር ጊዜ
እሺ ደንበኛችን ጥያቄዎትን መዝግበን እኛ ወደ ጥገና ክፍል አስተላልፈን ሎታል። ሌላ የምረዳውት ነገር ካለ እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን አስታውሳ የሰሙ ድምጽ ባለ ያስቀምጡ። መልካም ቀን